Hello? Hello? ሰላም ጤና ይስጥልኝ። ሄሌኒ አለ ምን ለብሰው ምን ለብሰው
ሎተሪ ለመውሰድ መዝገብ ከፍዬ ነበር።
ምን አሉ?
ሎተሪ ለመመዝገብ ከፍዬ
Hello
አቤት፣ አቤት።
ምን አሉኝ? ይቅርታ ድምፆ ስርቋል በጣም
አይ ይቆራረጠ
እሺ። ምን ለብሰው
ሎተሪ
ይሄ ቴሌቪዥን game ነው። game ኦችን ሲጫወቱ ሽልማቶች አሏቸው።
እ
የቴሌቪዥን game ነው። game ኦችን ሲጫወቱ ሽልማቶች አሏቸው።
እ እሺ ቢቋረጥልኝስ?
እስከ ዘጠኝ ሰማንያ አምስት መሰላል ብለው ደውሎ ስድስት ቁጥር ላይ የእኛ ጌም ላይ ከሆነ ስድስት ቁጥር ላይ ለማቋረጥ የሚላለን።
እሺ እሺ